hello hello አቦይ ስጥልኝ
ከአሪፍ ነው የደወልኩ ያለሁት ሰላም እባላለሁ። ፊደል ከየት super ነበር?
market ነው። ከአሪፍ ነው
እሺ እንዴት ነሽ?
እግዚአብሔር ይመስገን። እ፣ POS ማሽኑ ላይ transaction እያየን ስላልሆነ ነው ያጋጠሙት ነገር አለ።
አዎ እየሰራላችሁ አይደለም እና ልንገርሽ እህ፣
ዜሮ እሺ፣ አስራ አንድ ዜሮ ምንድን ነው?
ዘጠኝ አይ፣ እየሰራላችሁ እንዳሉ እና ዜሮ የሆነ system ቀይራችሁታል መታችሁ መሰለኝ ከዛ በኋላ እየሰራ አይደለም ብለውኝ
እሺ እነሱን የማገኝበት ስልክ ቁጥር ነው የሚነግሩኝ። እሺ ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ አራት ሰባ አራት
ስልሳ አራት ሰባ አራት አርባ አራት አርባ አራት
ወሰን የሚያሰጠው በዚህ ነው።
እሺ፣ ማን ልበል?
እ?
ስማቸው ብርቃየሁ ማን ልበል?
ስለሻናቅራት ብርቃየሁ
እሺ፣ እናመሰግናለን።